Uygulamasını indirmiş. Hello.
Hello.
Uygulama.
Hello.
Hello, ሰማም?
ይሰማል ይሰማል።
እሺ
አቦ ማ- ዘጠኝ መቶ ብሩን አል- አልገባኝማ የሚሴጁ
በሳንቲም ወደ ቴሌ ብር አድርገ ነው?
እ
በሳንቲም ወደ ቴሌ ብር deposit አድርገ ነው?
አይደለም deposit አይደለም
withdraw እኮ ከ Best Bet ወደ ቴሌ ብር።
አዎ እሺ SantimPay ዎች ጋር ነው ያለው ብሩ። እሺ እነሱ ጋር የተወሰነ system ችግር ተፈጥሮ ስለነበረ ነው አሳውቀናቸዋል ሊስተካከል የተስተካከለ ነው። ተስተካክሎ እንዳለቀ ይገባላል። እሺ
ቆየ እናት ተፈልገን ነበርና አ፣ ከትናንትና ጀምሮ እ፣ customer ኦች ውስጥ ያደረጉት ወደ ቴሌ ብር አልገባላቸውም። ያንተ ብቻ አይደለም እና እሺ።
አሳውቀናቸዋል ያስተካከል ነው ብለውናል። እስከ ነገ ተስተካክሎ ይገባላል። እሺ
እስከ ነገ አ፣ እስከ ነገ ተስተካክሎ ይገባል።